hello ሰላም ጤና ይስጥልን እንዴት ነዎት?
አቤት። አይ cash out ለማድረግ ብዬ እምቢ አለኝ። ምንድን ነው?
cash out ኡ ነው እምቢ አለህ?
አዎ ምን ይለዋል?
ነው
ምን ይላል?
no sufficient ይላል።
cash out ስትለው አዎ እኮ ወይ አይሰጥም ይሆናላ አ?
አይሰጥም ይሆናል እንዴት?
የጀመረ እንደዚህ ለ- እንትን ያለ የዘጋ ምናምን አለ live ነው አይደለ?
አይ ዲ እንትን እኮ ነው withdraw ለማድረግ ነው እኮ እንትን ያለ okay withdraw ነው እንዴ?
አዎ እኮ ብሩ ወይ ነ- እንትን ላይ ካለ አሁን non withdrawal ላይ ካለ አ non withdrawal ላይ ካለ አ፣ እንትን አይልም። deposit ያደረግከው ነው withdraw ማድረግ የፈለግከው አዎ እንደዛ ከሆነ አያደርግም።
እንዴት deposit ያደረግከው ብር withdraw አይሆንም እና
እ እና
እናማ የሆነ የተወሰነ ያክል ማንቀሳቀስ አለብህ።
አረ አዎ እንጂ deposit የተደረገው አይሆንም።
አዎ
እሺ እሺ፣ አመሰግናለሁ።